Hello? ቤስቲዩ ነው።
ቤስት ቤት አባንተ ብር ተቀርቅሮ ብር ነው ምን አልከኝ?
ብር በዚህ ተቀርቅሮ ብር ነው ከአንድ ሺህ አራት መቶ ብር ፔንዲንግ ብሎ ነው።
ግን ምልክቱ ያሳያል ሺህ አራት መቶ ትልሽት ላሰ አረሳው ግን እንዴት ወይ ትመልሱልናላችሁ ወይ ብራንች ድሬዳዋን ያለ ነው የት ሚድ
እሺ አሁን ደወልክበት ቁጥር ነው ቤስት ቤት ስልክ ቁጥርህ? እሺ ስምንት
መቼ ነበር ያረቀው? ምን አልከኝ?
ትናንትና አስራ አንድ ተኩል
እሺ አንድ ሺህ አራት መቶ ብር ነው አይደለ?
አዎ በ voucher ነው ወጪ ያረከው።
አዎ ኮዱን ይዘ አቅራቢያ Best Bet ሱቅ ካለ ኮዱን ይዝና ለካሸራ ለካሸሮቹ አሳያቸው። እነሱ አዎ በኮዱ- ድሬዳዋ ነው ያለ ነው መስቀለኛ ዋናው branch የት ነው ድሬዳዋ እ እ ድሬዳዋ ዋናው branch የት ነው
ዋና branch የለም shop ነው ያለው። እሺ
ክሊንሽት አነሳሁት ኮዱን ራሱ ምን አልከኝ?
እናንተ መመለስ አይችሉም ወደ ቴሌብር እ መመለስ ትችላለህ። ወደ አካውንት ስትመለሰው አይደለም፣ ግን ወደ ነን ቴሌ- ዊዝድሮብል ነን ዊዝድሮብል ባላንስ ላይ ነው የሚደምርልህ። የተወሰነ መጫወት አለብህ እንዲለቅልህ።
ችግር የለውም እሱ መግና ይሽ ቴሌብር የሆነ ቁጥ በዚህ ቁጥር ቴሌብር አለ ጋ ማድረግ አይችሉም ትችላለህ፣ መመለስ ትችላለህ። ወደ ስትሪት አካውንት አ- ቴሌግራም አይደለም።
አካውንታችን አለ። እሺ ማም መመለስም ሳይሆን ወደ ቴሌብር አሳስገቡ ማ- ማስገባት አይ- አይችሉም እናንተ በዚህ ቁጥር አንችልም፣ እኛ አንችልም። ኦልሬዲ ስለወጣ ብሩ መመለስ አለበት መጀመሪያ ወደ street account።
እሱ የሆነ branch እና ካልሆነ እስኪ እናንተ ለየት ማለት ይልናላችሁ ያ አንተ step ኦቹን እንልክልሃለን። ቴሌግራም account ኣችን አለ አይደለ?
አዎ እሱ ላይ እንዴት መመለስ እንደምችል step ኦችን እንልክልሃለን፣ ትመልሰዋለህ። ግን shop ካለ በአቅራቢያ እዚያ ሄዳ አውጣው በኮዱ።
አዎ